ነው።
ሄሎ ሰላም ጤና ይስጥልን ብስት ቤት
አለን አብሮ ይስጥልን። አንድ አንድ ብቻ የሳተች አንድ ትሄድ ነበረ ቦነስ የለውም ብለውኝ ነበር። እስኪ ቁጥሩ ልንገርሽ።
እሺ ከሾኮ ንገረኝ። አስራ ሁለት እ
አስራ ሁለት ሰላሳ ሁለት ሰባ ዘጠኝ ስልሳ ስድስት
ይኸውልህ total odd ኡ ሀያ ነው እና ለወጣቶችም ሲካፈል ከሀያ በታች ስለሚሆን odd ኡ ከሀያ በላይ ለሆነ ነው refund bonus ያለው።
ነው እንዴ?
አዎ